ሌሎች customer ኦችን አማካር እሺ፣ መልሽ ልደውልልዎ። እሺ
ሄሎ
ሄሎ፣ hello ማቲያስ፣ አቤት።
እ፣ እኔ የምልህ ጀሞ አንድ የመቅደስን order ይዛ ወጣ ነበር አይደለ?
አዎ አዎ።
አራት product ምናምን እ እ አራት product አራት አ አራት ነው ሶስት። አዎ።
እሺ እ፣ ወዴት ነበር የምትሄደው አንተ?
ወደ ቃሊቲ፣ ወደ ጋርመንት፣ ወደ ቡልቡላ ምናምን ነኝ።
ስለዚህ ጀሞ የራሱን የቻለ መኪና ሄዷል።
በስተስ ነው የወጣው።
አዎ ግን እኮ እቃው አንተ ጋር ነው አሁንም።
አዎ ስለዚህ በምንም እንትን ማድረስ ግን አትችል ማለት ነው ከዚህ በኋላ።
አዎ።
ለፕሮግራም ነው የምፈልገው ምናምን ብላ ነበረ።
አንችልም እኛ እንትን order ኡ እንትን ልብ
okay እሺ፣ ወደ ጀሞ መሄድ ከዚህ በኋላ እኮ የለማ ማለት የለም፣ አዎ። የለም በቃ እሺ፣ እሺ።
እሺ።